Hello? hello hello አቤት Hello አይሰማም?
ይሰማኛል። አስራ ስልሳ አንድ ስልሳ አራት ስልሳ አንድ ስልሳ አራት ምን ነበረ?
አዎ ተቃራኒ ሆኖብኛል። አንዱን አውጪ ነው።
እሺ አንደኛውንም እየሰራ ያለው ንገረኝ።
እሺ ስልሳ አንድ ሰባ ስልሳ አንድ ሰባ ሰባ ከሁለቱ የፈለግሽውን ማውጣት ትችላለሽ።
እሺ ቆይ አንድ አትስጋው። እሺ እሺ
የትኛው? ቆይ አንዴ
አረ ምንድን ነው? በካርድ ነው እኮ
Hello ቆይ አስናቀ አንዴ connection ኑ ነው። ሄሎ ሰ- አስናቀ የትኛው እንዲወጣ ልትፈልጋለህ?
እ፣ የኮንዶሚኒየም አውጪ የመተንን
ወደ አይሲኤምሲ መሄደው ነው ወይስ አይደለም፣ ወደ ኮንዶሚኒየም መሄደው ነው።
ወደ ሰሚት ኮንዶሚኒየም መሄደው?
አዎ እሱን አስላለ እሺ።